Hello እንዴት ዋላችሁ? ደህና ዋላችሁ? እባክሽን ሊያ ጅብሪል የሚል ተልኮልን ነበር message። ሊያ ጅብሪል እናንተ ጋር ይኸውልሽ የአልትራሳውንድ እና የደም ሰጥታለች እና እሷ አሁን IC ውስጥ ገብታለች እዚህ ከዲስኮ እሺ እና እኛም መጥተን collect ማድረግ አልቻልንም፣ ግን ልካችሁላት ስልኳ ላይ ስላገኘን ላስቸግርሽ እመቤት፣ በእኔ ስልክ ቁጥር በቴሌግራም ሊላክ ይችላል። result ኦቹ
result ልከውላችሁ ነበር።
result ኡ አርብ ነው የመጣ ነው። በሁለት ሰዓት after two hours ይደርሳል ተብለን ነበረ። እኛ ደግሞ ወጣን እና አሁን መምጣት ስላልቻልን ያው ሁሉ ቦታ ስለሚላክ ብዬ ነው። At least የደሙን ትልኩልን አላችሁ። የኤክስሬውን እንኳን ወንድሟ አምጥቷል ትላንት ሄዶ።
ይቻላል reception ስልክ ልስጣችሁና እነሱ ናቸው የሚልኩት።
እሺ እመቤት ስልኩን text ማቆይ አንዴ ስክራፕል አምጣ። text እዚህ ቁጥር ላይ ታደርጊልኛለሽ? አትቸግር። እሺ እመቤት አመሰግናለሁ በጣም thank you።